हेल' ሄሎ ሰላም ጤና ይስጥልኝ። ሄሎ ሄሎ ሄሎ ሰላም ጤና ይስጥልኝ። አለን ምን ልርዳዎ? ትኬት ምን አሉ? ለመጫወት ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ አለ ለመጫወት የሚል ጥያቄና መልስ አለ፣ የእጅ ጨዋታ አለ፣ መርጦ መጫወት ይችላሉ።